hello hello አሁንም ተቋረጠ።
ተቋረጠ።
አዎ አሁን ብያለ ይቆረጣል መሀል ላይ።
መሀል ላይ ይቆረጣል።
አዎ እም።
አሁን አብርቸው ነበርክ።
አም- እሺ
አሁን ምን ልንካ?
አብ- ማሽኑን አብሬ ይለኛል ነው።
አብርቻለሁ።
እሺ
አበባ ስል- የ screen ኡ ላይ ምንድን ነው የሚሉት?
CR ይላል fiscal advice አስራ ቀን ከዛ ቀበሌ ሰጠኝ እሺ ሀያ ሶስት ንኪ ሁለት እና ሶስት
ሀያ ሶስት እም።
እሺ
ነካ ሀያ ሶስት ነካ አዎ ከዛ total ንኪ
total ነካ ነካሽ አ። ግን ምንም የሚሰጠኝ ጽሑፍ የለም fisc- አ total ስትነኪ እሺ።
fiscal report እና summary report መጣልሻ
fiscal ስነካ
አይደለም። ሜኑን ንኪ ድጋሜ በቃሽ።
እሺ ነው ልንካ እሺ ይሁን።
ሁለት እና ሶስት ንኪ ሀያ print ሶስት mode መጣልኝ ሀያ- ሜኑን ንኪ menu menu የሚላል አይደል?
እኮ ሜኑን ነካው fiscal ሁለትና- advice መጣልኝ በቃ ሁለትና ሶስትን ንኪ ቶሎ ሁለትና ሶስትን ነካው እሺ total ንኪ።
total ነካሁኝ ምን መጣልሽ? ጽሁፍ screen ኡ ምንም ላይ fiscal advice ይላል print mode ይላል ይለዋወጣል እንትኑ በኮምፒውተር ነው አሁን print mode የምትጠቀሙት?
በኮምፒውተር ነበር አዎ
እሺ ሜኑ አሁን ንኪ ኮምፒውተሩን ቢ ሜኑ ንኪ።
እሺ እሺ ሜኑን ነካሁ ከዛ ያው።
PLU ንኪ
PL
P- ነካሽ።
አዎ print ከአንድ- mode of enter password ከዛ ይለኛል አ- አ- ከአንድ አንድ ሁለት አንድ።
ሶስት ንኪ አንድ አንድ ሁለት ሁለት ሶስት አንድ ሁለት ሶስት ነካ ወጣልሽ የሆነ ነገር
print mode of ይልና እንደገና አንድ ወረቀት ሁለት አልወጣም?
ሶስት ይለኛል። ምንም የወጣ የለም። total ን ጋር አንድ ሁለት ሶስት ነክቼ
ሜኑ ንኪ
እንደገና ሜኖ ነካው print mode ይሰጠኛል። fiscal advice ይላል ይቀያይረዋል።
አንዴ ጠብቂ። hello menu menu ንኪማ
እሺ ሜኖ ነካሁኝ ከዛ PLU ንኪ
PLU ነካሁኝ። እሺ ከዛ ከአንድ አንድ ሁለት ሶስት ንኪ
አንድ ሁለት ሶስት ነካሁኝ። እሺ ከዛ አሁንም PLU ንኪ PLU ልንካ ወጣ ወረቀት ወጣለሽ።
አዎ print በ- mode of ይላል ምናምን በሱም ቅደጩና እንትን በይው።
እሺ ከዛ menu menu ንኪ አሁንም ሜኖ ልንካሽ ሜኖ አዎ።
ነካሁ ከዛ ሁለትና ሶስትን ንኪ
ሁለትና ሶስት ልንካ ከዛ እሺ፣ ነካው።
total total ንኪ total ነካው
ከዛ fiscal እና summary አልመጣም።
አዎ ከዛ በ roll ከ menu ጎን roll አለች አይደለ?
ከሜኖ ጎን አዎ roll አለች በሷ roll ዋ summary ላይ star ዋን አድርጊያት። የሆነች star አለች screen ኡ
screen ኡ ላይ እሺ menu roll የሚለውን ልንካው roll ኡን ስትነኪ summary ላይ star ዋን summary ዋ ላይ ትመጣለች አዎ መጣችልሽ።
አዎ summary ላይ መሆን አለበት። የየቀኑን ነው።
አዎ።
fiscal ላይ ከሆነ የየቀኑን ነው አዎ የሚያወጣብሽ።
ያወጣው አዎ summary አሁን ላይ የሆነ- ሆነች አይደል? star ዋ አዎ።
የሆነች ኮከብ አዎ።
ነገር አዎ አዎ በቃ total ንኪ።
አሁን እንደገና total ልንካ አዎ by date መጣ by month ምናምን አዎ by date by month by number ይላል number። አዎ አሁንም አዎ፣ total ንኪ። by date አሁንም ላይ ስለሆነ total አዎ ከዛ የምትፈልጊውን ቀን አስገቢ።
የምፈልገውን ቀን ያስገባ እም። አመታዊ ነው።
አመታዊም የ- የወሩንም እፈልጋለሁ።
እሺ የወሩ ዜሮ ዘጠኝ እሺ፣ የወሩን መጀመሪያ እንትን አዎ፣ ይበል።
አዎ።
ሲወድ የሶስት ወሩን አይደል?
እና ጀመርኩኝ። አዎ።
በቃ ዜሮ ስምንት በይሽ እሺ ዜሮ ሰባት ከዛ ሀያ ሶስት ዜሮ ሰባት ሀያ ሶስት አዎ፣ ከዛ ዜሮ ከዛ ሰባት ዜሮ ሰባት ዜሮ ሀያ ሰባት አራት ራሷ አለ ሀያ አራት አዎ።
ራሷ አለ total ነው።
እሺ total ነካ እም።
አወጣ። እሺ period report እሱን አወጣልኝ። እሺ እሺ
አሁን ደግሞ የየወሩን ላውጣ እንደገና የሶስት ወሩ የሶስት ወሩ አዎ የሶስት ወሩ የየወሩ ነው። በአንድ ላይ ደግሞ የሶስት ወሩ
የሶስት ወሩን አውጭሽ እሺ እሱ የ- አሁን ዜሮ ዘጠኝ እዛው ቀጥዬ ሀያ ሶስት period report ነው የሚለው
አይ ሮሉልን ከአንድ እንደገና አይ አትነኪም።
እሺ ሀያ እንደገና ሶስት ይልሽ እ እ ሀያ ሶስት ሀያ ሶስት period report ይለኛል።
እሺ total
total ነካው ምን መጣ?
fiscal እና summary መጣ እንደቀደሙ።
ከዛ ወሩ በሩ መጣ።
ዝቅ አድርጊያት። አዎ፣ እሺ ዝቅ አሁን አድርጊያት።
አዎ ቀኑን ልስጠው።
ከአይደለም ዘጠኝ።
total total ንኪ
አዎ total እሺ by date መች መጣ?
አዎ by date by month by በቃ አሁንም total ንኪ አሁንም total እንካሽ አሁን ከዛ ቀኑን ዜሮ ልስጠው።
ዘጠኝ ዜሮ ዘጠኝ ዜሮ አራት አራት
ሀያ አራት ዜሮ ሰባት
ሀያ አራት ሚያዝያ ግንቦት ገና አሁንም ዜሮ
ዜሮ ሰባት ዜሮ ሰባት ሀያ ዜሮ አራት ሰባት ዜሮ ሰባት ሀያ አራት አሁንም total እንካው አዎ
እሺ ይሄ ነው የሚያስፈልገው አይደለ?
አዎ ለእሱ- የሶስቱም አመት አ እሺ እሺማ እናቴ እያመሰገንኩ እሺማ ቻው። ሁለቱም ያንቺ ስልክ ነው አስራ ሁለት ቤቱ ሰባት ስድስት ያኛው አሁን የሁለተኛው የኔ አይደለም።
እ።
የኔን ቢሲለኝ በዛ ሞከርኩልሽ።
አሀ ይሄ አንድ ቤቱ ነው ስልሳ ሶስት አንቺ አ አ አስራ ሁለት ቤቱ ሰማንያ ሁለት ያው የባልደረባሽ ነው ማለት ነው።
አ አ አ እሺ እሺማ ለማወቅ ያከለ እሺ እሺ እናቴ